ኦኬ አውቀው አዎ ሶስት ሰው ነው ያለው እና አዎ እሱ አዎ እም በቃ እሺ ቼክ ሲያደርግ ሌላ ምን አማራጭ አይ እንደዛ አይሆንም ሁለት ሰው ግዴታ መግባት አለበት አዎ hello ሰለሙ እንዴት ነህ?
አለ ይመስገን አለን እ፣ ትናንትና ያስገባንልህ ላይ ዛሬ እንዲሄድላቸው የ የአስካልን የያዘው ማን ነው? driver
አስካል አስካል ሳሊተ ምህረት እ፣ አይ ደጃችሁ ቤት ሳሊተ ምህረት አዳንሽ ናት። አዳንሽ ንጋቱ okay ደ- ደጃችሁ ቤ አ- አዎ አራት ቀን ያላት መሰለኝ I think አይደል አዎ አዎ mango pineapple አ እ፣ lemon ሶስት item የአዳንሽ ደግሞ white cabbage ነው
አ አዎ የሳሊተ ምህረት አዎ አ
አ ደጃችሁ ቤ ልክ ነሽ እንትን አላለም አልወጣላትም ነገ እንልክላታለን driver መኪና ተበላሽቶበት አንድ driver እሺ ወደ እሱ ነበር የሚገባውና
okay አልወጣም dri- አዎ driver መኪና ተበላሽቶብን ያላክናቸው order ኦች አሉ የቀሩ እም፣ እሺ የአዳንሽስ
የአዳንሽም እንደዛው አልወጣም ያ እም፣ እሺ ነገ መላክ እንችላለን
እሺ እሺ እሺ እሺ ሰላም